ሄሎ ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከ We Plus Solution ነበር ምደውልልሽ። ባለፈው link ልከንልሽ ነበር። እንዴት ነው አየሽው? ሀሳብ አስተያየት አለሽ?
እ፣ አይቼው ነበር ግን ረሳሁት። አይገርምሽም? ቆይ ሌላ ስልክ ልስጥሽና ድጋሚ እሱን link ኡን ትልኪለትና እሱን ታዋሪው።
እ፣ ችግር የለውም እ፣ link ኡን እንትን ከ- ከ Play Store ላይ እና ከ App Store ላይ ያዩ We Plus
እሱ እ- እ- እ- We እ፣ Plus
Solution Solution Provider የሚለውን አውርዶ register ማድረግ ይችላል።
በቃ ቆይ እሺ። ቆይ ማለት ከኔ የተሻለ እንትን ስላለው okay እንደዚህ አይነት ነገር ብዙ ስለማሉት
እሺ ልንገርሽ እ፣ spelling spell ኡን We ቆይ እሺ ልጻፈው።
እሺ okay አንድ ቀን ችግር የለም
We W E space አለው ከዛ P L U S P L እ፣
U S እሺ ከዛ ትንሽ space አድርገሽ Solution እሺ ከዛ Provider pro ያው provider አይደላችሁ አገልግሎት ሰጪ አይደላችሁ እሺ ከዛ ውስጥ register ማድረግ ይችላል እና ጥያቄ ካለውም በዚህ ስልክ መልሶ እንዲደውልልኝ ንገሪው እሺ ጥሩ እሺ እሺ